ተው
የሆነ ትኬት እንድታይልኝ ብዬ ነበር።
ንገረኝ። እሺ አስራ አንድ ሀምሳ ስድስት ሀምሳ ስድስት አስራ አንድ ሀምሳ ስድስት እሺ
ሰላሳ ዘጠኝ አርባ ዘጠኝ
እሺ አንዴ
እሺ
እሺ ልክ postpone ጨዋታ አለው። እሺ እ እ ሁለት ጨዋታ የተላለፈ ጨዋታ አለ። ስለዚህ ሀያ አራት ሰዓት ትጠብቅና እም፣ ነገ ማለት ነው win ከሆነ ይለቅልሃል፣ ካልሆነም void ሆኖ ሌላውን ይመልስልሃል።
እሺ ስለደወሉ እናመሰግናለን። መልካም ምሽት።
እሺ።